ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ልርዳዎት?
hello ሁሉ ስፖርት ነው ምን ልርዳዎት?
እንትን ነው ልቆርጥ ስል ለምንድን ነው ሰባት ነጥብ ምናምን odd ምናምን ካልሆነ እያለኝ ነው።
በቦነስ ነው ሊቆርጥ ያሰቡት?
አረ በአካውንቴ ነው ድ- በ deposit ብሬ ነው
ስንት ብር ነው ያለዎት?
አለ ወደ ስልሳ ብር ምናምን ሰባ ብር ስልሳ
እሺ ሰባ ብር አለው። ከዛስ ቦነሱ ደግሞ ሀምሳ ብር ነው። ስንት ብር ነው ያለው ቦነሱ?
ቦነሱ ነበር መቶ ሀያ ነበረ የሚለው ባለፈ እኔ አልቆረጥኩበትም ቦነሱ
እስቲ የሚሉትን screenshot አድርገው የላኩልን ወደኛ ወደ ቴ- በቴሌግራማችን
እሺ፣ ዋሌቶትን ዋሌቶትን አንድ ላይ አድርገው የላኩልን።
እሺ